Hello አቤት ሰላም ጤና ይስጥልኝ። Flintstone ነው።
አቤት አቤት ከ Flintstone ነው። ነው ሰላም ነው።
ሰላም
ትንሽ የሬዲዮ ጫጫታ አለ።
አዎ ከ missed call አይተን ነው ደውሎት ነበረ ወደ Flintstone ነው።
መች አሁን አሁን አይደለም፣ ትላንት ነው ከትላንት ወዲያ አካባቢ።
እሺ በዚህ ስልክ ነው የተዘወላ አይ አስር ቤት አስር ዘጠና ሰላሳ አንድ ሰላሳ አንድ
ስህተት ነው የኔ አይደለም።
እሺ እሺ የሌላ ሰው ሊሆን ይችላል።
እሺ